hello ጤና ይስጥልን ብሽት ቤት
አዎ እኔ ቆይ ብዙም ብር ማውጣት አልቻልኩም። እንዴት ነው ሁሌ እናንተ ነው እንደማወጣልኝ?
እ ምን አልከኝ? ቅርታ ብሬን ወደ ላይ ማውጣት አልቻልኩም። ቴሌብር ላይ በቃ ይቀራል እዛ ላይ withdraw ሆኖ ነው የቀረ። confirm አዎ።
የጠየቀ ነው።
አዎ
OK እሺ፣ check ላድርግልህ አንዴ። confirm ነው ያለክ አይደል?
እ?
confirm ነው እየጠየቀ ያለው። ስንት ብር ነው ያደረግከው?
አሁን አንድ ሺህ
አንድ ሺህ ነው ያደረግከው?
አዎ እሺ አንዴ ጠብቀኝ መስመር ላይ። በዚህ በደወልክበት ቁጥር አዎ።
እሺ
ለምንድን ነው እዛ ጋር የሚቀራ ሰው?
እም እም።
ለምን እዛ ላይ ለምን ይቀራል?
ያ confirm ስለሚጠይቅ ነው። ከዚህ approve የምናደርገው እኛ ነን። ለዛ ነው። በቻፓ ነው በሳንቲም ነው ያደረግከው?
እ?
በሳንቲም ፔይ ነው በሳ- በቻፓ ነው ያደረግከው? ወዴት? ወደ ቴሌብር?
አዎ እሺ ትናንት ነው አይደል?
ትላንትም ዛሬም አሁንም
አንዴ እሺ፣ ቅርታ connection አስቸግሮኝ ነው። እሺ ይኸው አሁን check አድርገው። እሺ ገብቶልሃል።
ስንት ብር ነው ገባ?
አንድ ሺ አሁን confirm የሚጠይቀው አንድ ሺ ነው። ሌላ confirm የሚጠይቃለህ
አዎ አዎ፣ check አድርግልኛ።
እኮ ያዘዝከውና ያልገባልህን አታውቀውም አንተ።
አዎ እኔ ሁሉም ቦታ ስለምነካካው እም፣
እዛው ላይ ያቀረው ብር የለኛ።
እሺ ትናንት ነው እና ዛሬ ነው ያልከኝ አይደል?
አዎ ትላንትም ዛሬም
እሺ ትናንትና ሌላ አንድ ሺህ ብር አለክ። እሺ አዎ፣ confirm አድርጌ ያለው ይኸው ወደ ወደ ቴሌ ብር ገብቷል። አሁን እሺ ሁለቱም አየሁ። ሌላ ሌላ ያለው
ሁለት ሺህ ብር ሳርገህ ነበር።
አዎ
እሺ ሌላ ያልገባ የለም። እሺ ሁሉም ገብቷል።
ሌላ ያልገባልም አ የለም አዎ እነዚህ confirm የሚጠይቁ ነበሩ confirm አድርጌልሃለሁ
አየህ እሺ መልክ- እሺ መልካም ቀን ስለደወልክ እናመሰግናለን አየህ ነው
OK ሱፍ